hello
ጤና ይስጥልኝ። ቅዱስ ሱፐር ማርኬት።
አዎ ቅዱስ ሱፐር ማርኬት።
እሺ ከአሪፍፔይ ነበር የምደውልዎት። ኤደን እባላለሁ።
እ ከየት? ከአሪፍፔይ።
አዎ እሺ የእርሶን ስም ማን ልበል?
እኔ አወቀ
እሺ ደንበኛችን በአሪፍ POS ላይ በዚህ ሰሞኑን transaction እያየን አይደለም። በ POS ኡ ጋር በተገናኘ ያጋጠመው ችግር አለ?
የለ- ይሰራል። አ- አሪፌ transfer ስለሚጠቀም ነው ሰው፣ ለዛ ነው እንጂ ይሰራል።
ይሰራል። አዎ እሺ ምንም አይነት ችግር ካጋጠሙት በዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
እሺ፣ እሺ፣ እሺ አመሰግናለሁ። መልካም ቀን።
ቻው